hello አባቴ አቤት አቤት። ሄሎ ሰላም
እሺ እሺ። ሳራ ቅድም ነች ደውላለች።
የደወለችው? እሺ እሺ ላገናኝሽ።
እሺ
ሄሎ ሄሎ ሰላም አልጠገብኩም ዛሬ ኧረ ችግር የለውም ቅዱስ የአመቱን ሳወጣ እም፣ ቀን አስራ ዘጠኝ ዜሮ ዘጠኝ ሀያ ሶስት ነው ያልኩት እሺ ስምንት ዜሮ ስምንት ዜሮ ሰባት ነበር ይሄን ለማ- ለማስተካከል እንደገና አወጣለሁ ብዬ እንዲህ አይለኝም አሁን ይኸውልህ በርቷል ዝግጁ ነው አሁን በርቷል ቆይ እ፣ ወይ ሶስት ሮስ አመታዊን ትክክል አይደለሽም ነው የሶስት ወሩን ነው ቀኑ ትክክል ያለ አይ የአመታዊ
ቅድም የአመታዊ የደወልሽልኝ ነሽ አስራ ሁለት ቤት ሰባ ስድስት አ አ ዘጠኝ አስራ ሁለት ዘጠና ዘጠኝ ስልሳ ሶስት አዎ እና ደግሞ በዛም በሁለተኛው አዎ፣ በሁለተኛው።
የሰው ስልክ ነው።
እሺ እሺ
ወይ GPRS አሁን መጣ fiscal device ይለኛል። አሁን ምን ልበል? menuን ልንካው እም?
ምኑን ልንካው? እንደገና አመቱን ለመድገፍ ምን መጣ ፕሪንተር ነው የሚለው
አይ fiscal device መጣ እና ቀኑ እሺ ሁለትና ሶስት ንኬ
እሺ ሁለትና ሶስትን ነካው።
ቶታል ፕሬስ ቶታል እሺ ፊስካልና ሰመሪ አዎ፣ በሩሏ ዝቅ ታደርጊያታለሽ star ላይ ምን ነው በምን ልንካት?
roll roll roll አለቻ ከሜኑ አጠገብ በሚለው አዎ፣ እም፣ ወደ ታች ዝቅ አድርጊ summary ላይ አድርጊ አረኳት አረኳት አረግሽ አሁን አዎ ከዛ ቶታል ነች
ቶታል ልንካት by day month አዎ፣ አዎ መጣ ማይ ከዛ አሁንም ቶታል አዎ አሁንም total ልንካት እሺ እም፣ ከዛ ቀኑን ልጻፍ አይደል አዎ ዜ- ዜሮ ስምንት እም፣ ዜሮ ሰባት ሀያ ሶስት አዎ አይደለ ከዛ እንደገና ዜሮ ሰባት ዜሮ ሰባት ሀያ አራት አዎ
ከዛ እሱን ከነካው በኋላ ምን ቶታል ቶታል ቶታል አይደል እም።
አዎ። እሺ፣ ቀኑ ትክክል ወጣ። አሁን የሚያወጣ ይኸውልሽ አስራ ዘጠኝ ዜሮ ዘጠኝ ሀያ ሀያ ሶስት ሰባ- ዜሮ ሰባት ዜሮ ሰባት ሀያ አራት memory ቀይራቸዋል memory ተቀይሯል። አዎ በቃ መተሽ ነው
እዛ ነው የሚወጣው መተሽ አዎ፣ ልክ ልክ ነህ ነው።
ልክ ነሽ አዎ። አልተሳሳት ነው ሜሞሪ እዛ ግን ስለተቀየረ ከመጣ ነው ይወጣል። አዎ አዎ ያው ቀን ቀጠሮ ይሰጡሻል በቀን ቀጠሮ ይሰጡሻል
እሺ ነገ መተሽ አናግሪያቸው
እሺ ማን ደብተር- ሰው ማናገር ይቻላል?
ደብተሩን ይዛችሁ ነውና እሺ እና በሲዲ የምትፈልጉትንም ሰመሪ የሚፈልገውንም ጽፈሽ ይዛችሁ ነው አንቺ ብትመጪ ጥሩ ነው
እንኳን እዚህ ቦታ የለም።
እም፣ ለዛ አብረን የምንሰራለን ይመጣል።
በቃ ደብተሩን ይዘው ይምጡ የሚፈልጉትን summary ጽፈውልን ይምጡ
አዎ፣ እሺ እሺ እሺማ ምንም ነገር አያስፈልግም።
ምንም አያስፈልግም። CD በ CD ትወስዳላችሁ ሙሉ data ውን backup ስለሚነበር ከዛ የምትፈልጉትን summary ትወስዳላችሁ። በቃ እም- የምትፈልጊውን ጽፋችሁ ነው። እሺ እሺ፣ ማየ መልካም።
በቃ እሺ፣ እሱን ብቻ ነው የምፈልገው። ሌላ በቃ።
ትክክል ነው። ያው በቃ ይዘሽ ሆነና ይሰጥሻል። እስከገባበት ድረስ ያለው data ይሰጣችኋል summary። በጆርናል ደግሞ ሙሉ ስራ ከጀመረበት memory እስከዘጋበት ድረስ ይሰጣል። እሺማ መልካም። አሜን።